ፐርሰፕሽን ጨልስ ስፒኪንግ ኮሜንት ስቲም
እንደምን አልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። ፌሻል መሰራት ፈልጌ ነበረ።
እሺ፣ ለመቼ ፈልገው ነው?
ከቻልሽ ለአሁንም ካለ ቦታ ማን ዙፋን ማን ነበረ ስሟ የምትሰራው?
መሰረት
ኦኬ መሰረት ነበር ስሟ።
አዎ፣ ቃል ኪዳን ነች ዛሬ ያለችው።
ራቃትም ግን መገናኛ ነው ያለው። እስከ ሰባት ተኩል ደርሳለሁ። እስኪ check አድርጊልኝ።
እሺ፣ ሊያዝለው ሰባት ተኩል ነው።
ሰባት ተኩል ከተመቸሽ አሁን ቀጥታ መምጣት ነው። ትንሽ crowded ስለሆነ ነው እንደውም መንገዱ እንጂ አሁን መምጣት ትችያለሽ። እሺ፣ በቃ እሺ።
ማን ልበል ስምዎትን?
ፍሬወይኒ
እሺ፣ ይዤ ልመጣ።
እሺ